ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ተደውሎልህ ነበረ ከቢጃ ኢትዮጵያ።
አዎ ትናንትና ይኸውልሽ ከትናንት ወዲያ ይሄ እህ እህ ሲሊንደሩ ሲሊንደሩ አልከፍት ሲል ነበሩ ልንገርሽ እሺ ልንገርሽ ሲል ነበር ኃይሌን ጥሩ ኃይሌን አንዴ ና ና ና አፍጥን እሺ ሲል ነበር ንገረኝ ሄሎ
እሺ
ዜሮ ዜሮ
እሺ ሰማንያ ሰባት እሺ ሀያ አንድ እሺ አስራ ስድስት እሺ
ስልሳ አንድ እሺ መስመር ላይ ጠብቁ።
እሺ እጠብቅሻለሁ